ሄሎ ጤና ይስጥልኝ ወርቅ አሰሚት ነው።
አዎ እሺ ከቢዩ ነበር በኦርደር ነምበር መቶ አምስት ሀምሳ ሶስት አስር የተቀበላችሁት ኦርደር ምን ያህል ይቆያል?
ምናምን ይቅርታ ጋር
እሺ ምን መሰለሽ የበግ ጥብስ አንድ የበግ ጥብስ ደርሷል ማይስሩ
እ፣ በቃ ካንስል ይሁን። እሺ አርባ ሁለ- አርባ ሁለት ደቂቃ ሆነዋል። ካንስል ይሁን ቆየብን።
እሺ
እሺ ምን- ልዩ